ጤና ይስጥልኝ። አሪፍ ነኝ። ወዴት ነው በስሎ የምታወት?
ጤና ይስጥልኝ። አሁን ደውዬልሽ አጋጣሚ ተቋርጦብኝ እኮ ነው። ዲፖዚት አድርጌ ብዬሽ ነበር።
እሺ ምን ያህል ብር ነው ዲፖዚት ያደረጉት?
አንድ ሺህ ብር እና አራት መቶ አስር ሺህ አምስት ብር ከነ እንትኑ ማለት ነው ከነ ትራንስ እሺ ስሞትም አልበል ሳዶር ማናሊ
ሳዶር ተፈራ እሺ ደመኛችን screenshot ላኩልን በሰጠንዎት ቁጥር አዎ ልኬዋለሁ አዎ ልኬዋለሁ እሺ እኛ አያይዘን ለሚሰሩ ክፍሎች እናስተላልፍልዎታለን እሺ እሺ ሌላ ምረዳዎት ነገር አለ አይ ችግር የለም ሌላ ምንም አመሰግናለሁ ቢፈጥንልኝ ግን ደስ ይለኛል እሺ እኛ እናሳውቅልዎታለን ተስተካክሎ እንዳለቀን ደውለን እነግሮታለን እሺ እሺ መልካም ምሽት ይሆንልዎት ለሁላችን አሜን